ስጥልን ቤት ቤት ቤት ነው የምንለዳው
ማታ ላይ ከውድሮ ውድሮ ላይ ሺ ሶስት መቶ አድርገ እስካሁን አልገባም።
ይሄ ነው ቤት ቤት ስልክ
ይሄ አይደለም እሺ ንገረኝ ዜሮ ናይን እሺ
ዘጠና ስልሳ ዘጠና ስልሳ
እንደገና ዜሮ ናይን እሺ
ኤይት ትሪ ኤይት ስሪ
ሀያ አራት አሀ ስንት ስልክ ነው እ ንገረኝ እንደገና ዘጠኝ
ዜሮ ናይን ዘጠና ስልሳ
ዘጠና ስልሳ እንደገና ዜሮ ናይን እሺ ረጅም ነው ይሄ ልክ አይደለም
ዜሮ ናይን የቤት ቤት ስልክህን ነው የምትነግረኝ እኮ
አዋ ያ ቤት ዘር አይደለም
አካውንት የጌሙ የምትጫወትበትን zero nine እሺ እሺ zero nine
ዘጠና ስልሳ
ዘጠና ስልሳ
እንደገና zero nine እሺ
eight three ልክ አይደለም። account የምትጫወትበትን ስልክ ቁጥር ነው የምፈልገው። hello
ምንድ እንዴት የ Best Bet game ኡን የምትጫወትበት ስልክ ቁጥር።
ያ ስልክ ቁጥር አዎ አዋን አዋ እንደዚህ ነው ልክ አይደለም። ይሄ ረጅም ነው እኮ ይሄ የምትነግረኝ ያለኸው
እንዴት
ልክ አይደለም። ስልክ ቁጥሩ ትክክለኛ የ Best Bet ስልክ ቁጥር ንገረኝ።
zero nine
zero nine
ዘጠና ስልሳ
መድኃኒዓለም ዘጠና ስልሳ
እንደገና zero nine እሺ
eight three
አባት ልክ አይደለም ይሄ ስልክ ቁጥር። ስልክ ቁጥርህን check አድርግና መልሰህ ደውልልኝ። እቤት ቤት game ኡን የምትጫወትበትን
አብዬ